Hello Hello ሰለሞን ሰላም ነው ማለት ነው።
እንዴት ነህ? ነጻነት የምትባለው አንተን ዛሬ ወጥቶላት ነበረ ተስፋዬ በሚል ነጻነት ተስፋ በሚል አዎ። ግን አልወጣም መኪና የተበላሽቷል ምናምን አላቸው።
ነጻነት የሰፈር ነች።
ሰፈሯ ነግራች ነበር። ሁለት ሜክሲኮ ነበር ያለችው።
እ ሜክሲኮ
እኮ ሜክሲኮ ነጻነት ነው ነፂ ነው አ
የትኛው ነጻነት ነጻነት ነው ነው ነፂ የሚለው
የሚለው ነጻነት ነጻነት ነው። እኛ ጋር አዎ።
ነፂ የሚል ነፂ የሚል ነው ወደዛ አካባቢ የሚሄድ ያለው ወደ ልደታ ነው ምናምን።
አሀ፣ ነጻነት ታዲያ ተስፋ በሚል ተይዟል። እዚህ ግን እሱ ጋር ስደውል ደግሞ አላ አልወጣውም እኔ መኪና የተበላሽቷል።
ተስፋ ተስፋ አይደለም ሹፌሩ እሱ አይደለም። በሱ እንትን ያለው እኮ ነጻነት ሳይሆን ነፂ ነው ነው የምልሽ።
አሀ፣ እኮ እዚህ ላይ ግን ነጻነት ነው የሚለው የእሷ ብዬ
Okay ሊሆን ይችላል ግን በሱ እንትን ተይዞ የወጣ አሁን እየወጣ ያለ አለ በሱ ስልክ ተይዞ ማለት ነው።
አዎ።
እና እየሄደላት ነው እሱ የእሷ እየሄደ ነፂ የምትባለው ከሆነች እየሄደላት ነው።
Okay፣ እሺ። ማን ነበር ያዘው? እሱ ልጠይቀው አለ።
እኔ እኔ ያለው እኔ አብሬው ነኝ።
በቃ ደውሉላት። እሺ፣ እንትን መጨረሻው ስልኩ ስልኳ ይታያችኋል ወይ? ስልሳ ሰባት ነው መጨረሻው።
ቆይ ካልዘጋሽ አይታየኝም data እንትን ስለሚለ በቃ እሺ፣ ስልሳ ሰባት መጨረሻው ከሆነ ደውልላታል።
እሺ።